ያስማማቸው አሉ ይህነው ወላይ ይዘው ወዲያ ጀነት እንደምን አለ ይህነው ወላይ ያገሬ ልጅ ይህንን እያንዴና በሴት አይጣሉ ወንዶች ተዛዝነዋል ሚስትና ባላንጣ ሚስጥር ጀምረዋል ስለተስማሙ ብክ በይቅር በይቅር ቅናደና ሰንብት በዙር ሆኗል ፍቅር ይዘው መሪ ያንደነክ እንደምን አለ ይነው ወዳይ ይሬ አገር ያለች ነን እያንደነ እሱ መኬድ መኬድ መንገድ አይታክተው ምን የመነትረኬን መጨጨቄን አልተው በጎጃም በወሎ ሲያሙት በሰላሌ ከጎባ ተስማምቶ ከረማሉ ይባሌ ዘሞኒ ያየመን እንደምንድመክ ይነረ ያገያች መናያ እንደመክ እንዲህ ነበረ የጥንት የጠዋቱ በግማሽ አካሉን እንኳን በሚስቲቱ ይናደር ነበር ሰው በታሰበችቱ ይዘበኒ ያንደነት እንደምንድነት ይነው ወላይ ይሬ አገር ያለች ነን እያንደነት ሴቷም አትናደጅ ወንዱም አትቆጣም አስታራቂ ዘመድ ገላጋይ አይምጣ ትዝብት ነው ትርፉ ገበና ሲወጣ ይነው ወላይ ይነው ወላይ ይሬ አገር ያለች ይነን እያንደነት ይሬ አገር ያለች ይነው ወላይ ቅናትም ደግ አይደል በፍጥነት ያስረጃል መተማመን ካለ ፍቅርም ይደረጃል ተሳስቦ መኖሩ ለሁሉ